hello
አለ ይሰማል።
እሺ፣ ሰላም እሺ ሰላም ነው።
እግዚአብሔር ይመስገን።
order ነበረን ቅዳሜ የሚደርስ ትናንት የሚደርስ እስከዛሬ ድረስ ነው አልደረሶትም?
አልደረሰንም።
የት ነበር location የሞሉት?
ካራቆሬ
እሺ፣ ስልክዎትን ይንገሩኝ እስኪ።
አስራ አንድ እሺ፣
ሀምሳ አንድ እሺ፣
ዘጠና ሶስት ዘጠና አራት
እ ምን ነበር product ኡ?
ብዙ ወደ አስር አይነት አስራ አንድ ነው አስር አይነት አይተም ነው
እሺ፣ ቆይ እስኪ አንድ ይቅርታ ይጠብቁኝ። okay ከእርስዎ group ውስጥ ሌላ ሰው ደውሎ አሳውቋል መሰለኝ ቀን ላይ እና
ምንም እ ዘጠኝ order ነው አይደለ?
አስር ወደ አስራ አንድ መሰለኝ አስር አስራ አንድ ነው። እሺ ልንገሮት ያውቁታል።
አላውቅም።
እሺ እሺ ሽንኩርት ምን ነው አለ።
የሚ- አዎ፣ ሽንኩርት፣ ዝኩኒ፣ አቮካዶ የ restaurant quality፣ እ አዎ።
ድንች፣ ካሮት፣ ፓፓዬ፣ cucumber እና ቀይ ስር አይደል?
አዎ፣ አዎ።
አዎ ከእርስዎ group ውስጥ ዛሬ አሳውቀውን ነበረ። ዛሬ ስላልቻልን ነው፣ ነገ ይደርስልዎታል።
ነገ ስንት ሰዓት ይደርሳል?
እ ሰዓት እንኳን exact ልነግረውት አልችልም፣ ምክንያቱም መንገድ crowded ምናምን ስለሚሆን
okay።
እ ግን ለነገ ገብቶልዎታል። group ዎት ውስጥ ሌላ ሰው አሳውቋል፣ ለዛ ነው።
እሺ፣ እሺ።
እሺ መልካም ምሽት።